ጤና ይስጥልኝ። የትነበራ ምርጫ ማዕከል
flight ፈልጌ ነበር ያው ከአዲስ አበባ ደሴ።
ከአዲስ አበባ ደሴ አዎ፣
ለመቼ ነው?
በዛሬ
ለዛሬ
አዎ፣ ባለው ሰዓት የመጨረሻውን flight ም ካለ
እሺ፣ check ላድርግሎት አንድ ደቂቃ።
እሺ
ለዛሬ የለም፣ ለነገም ዘጠኝ ሰዓት እና አስር ሰዓት ላይ ነው ያለው።
ለዛሬ የለም ምንም ወይ አዎ የዛሬ በረራዎች ሙሉ ናቸው። የነገም ዘጠኝ ሰዓት ከአስር እና አስር ሰዓት ከአምስት ላይ ነው በረራ ያለው።
በቃ መልሼ እደውላለሁ።
እሺ፣ እሺ፣ እናመሰግናለን ስለደወል። መልካም ጊዜ